hello hello ጤና ይስጥልን።
አብሮ ይስጥልን።
ከ We Plus solution ነበር የምደውለው።
ልጅ
ባለፈው We Plus application ላይ ተመዝግቧችሁ ነበረ።
ምንድን ነበረ?
እ We Plus የስልክ application ነው።
እሺ፣ ከሀምሳ በላይ የተለያዩ አገልግሎቶችን የያዘ application ነው። ለ online service providing እና ለ online marketing የተዘጋጀ application ነው።
እሺ፣ እነሱ ላይ ተመዝግባችሁ ነበረ
እሺ። ማን የተመዘገበው? ማን በሚል ስም?
እ
ማን በሚል ስም?
ማን በሚል እም፣ እ ካኒ ፈርኒቸር ካኒ ነው የሚለው እዚህ ጋር እና ፈርኒቸር
ኧረ በጭራሽ።
እ አይደለም ስልክ ከፍተሻል?
ነው ኤልቤተል ማስታወቂያ ነው። ኤልቤተል advertising ነው።
እ ኤልቤተል ማስታወቂያ ነው። እኛ ኤልቤተል ማስታወቂያ okay።
እ።
ተመዝግባችሁ ነበረ
በቃ እንግዲህ ማን እንደተመዘገበ አላውቅም።
maybe እሺ፣ ተመዝግቦ እዚህ ላይ ቁጥርና እንትኑ ተቀያይሮ ምናምን ከሆነ ያው መልሼ መደወል እችላለሁኝ፣ ልደውል እችላለሁ ኤልቤተል ተመዝግቦ ከሆነ።
ምንድን ነበር አሁን? ምንድን ነው basically ስራው ምንድን ነው?
የእኛ application እንዳልከው የእናንተ የማስታወቂያ ስራ ነው አይደል? ከእናንተ ጋር አያይዤ ልንገርህ፣ የማስታወቂያ ስራዎችን የምትሰሩትን ስራዎች እዛ application ላይ ለሰዎች ማስተዋወቅ ትችላላችሁ። እ፣ እዛው ላይ ትዕዛዝ መቀበል ትችላላችሁ። ክፍያዎችን መፈጸም ይችላሉ። እንደገና ደግሞ order ኦችን መቀበልም እ፣ እዛው ላይ ደግሞ delivery agent ኦችም ስላሉ የ delivery አገልግሎቶችንም መጠቀም ትችላላችሁ። እንደዛ አይነት application ነው ከእናንተ ጋር በተያያዘ
እሺ፣ አይ ዶንት ቲንክ የተመዘገበ ነው ይመስለኛል።
እሺ